hello ጤና ይስጥልን ኢንተርኔት ማዕከል ሰላም እንትን ambulance service ትሰጣላችሁ እናት?
አዎ እሺ እንትን የካቲት ሆስፒታል ነበርኩ። ወደ ወደ ጎተራ ነው የሚሄደው።
ወደ ጎተራ ወደ ቤት ነው ወይስ ወደ ሌላ?
አረ ወደ ሆስፒታል ወደ ሌላ ሆስፒታል።
እሺ ምን ሆስፒታል ነው የምትሄዱት?
እ፣ ሆስፒታሉ ስሙ ምንድን ነው? ሆስፒታሉ ስሙ ምንድን ነው? ምን ይገባ? ጣዛ
እሺ ከ- ከየካቲት ወደ ጣዛ እሺ አ አስተላልፋለሁ። መልሰን እንደውላለን በዚህ ስልክ።
በእናትሽ ቶሎ በይልኝ።
እሺ